ይስጥልን። ጤና ይስጥልን። ቤት
ትኬት ለማረጋገጥ ፈልጌ ነበር።
እሺ፣ ንገረኝ።
አስራ አንድ አስራ አንድ
ዘጠና
እሺ፣
ዘጠና አራት
እሺ፣
ሰላሳ ሰላሳ
ሶስት ሶስት ሶስት ሰላሳ ሶስት እሺ። እሺ፣ ሶስት ጨዋታዎች ወጥተዋል። እሺ፣ ቀይ ያለው ሶስት ጨዋታዎች
ጨዋታ ነው።
እም እም፣ ሌላ አለክ?
አ ሌላ አለ እሺ፣
እም፣ አስራ አንድ እሺ፣
ዘጠና እህ
ዘጠና አምስት እሺ፣
ሰላሳ አራት ሰላሳ አራት እሺ፣ ይህም እንደዛው አራት ጨዋታዎች ቀይ ናቸው። እሺ፣
በጣም ትክክል ነው።
አለ ሌላ?
አረ ሌላ የለም ታዲያ።
እሺ፣ መልካም ቀን። ስለደወልክ እናመሰግናለን።
ምንም አይመስለኝም።